ኧረ እኔ አልፈለኩም
ናደደች ስላልገባሽ ነው ማርያምን ሳበው ሌላውስ ቢያንስ ሰለሞን ይቻላል መሰለኝ ይሻል ያው ስራ
ሄሎ ሄሎ ይሰማል ይሰማኛል።
እሺ ምን አሉኝ
እ እንትን አዝዤ ነበር ኦርደር እቃዎችና ካዘዝኳቸው ውስጥ የጥቅል ጎመን ኦርደር ሆዱም አልተላከም እንዳይቀር ብዬ ነው ዛሬ ከሁሉም ጋር እንዲልኩልኝ።
እ እስኪ ስልኮትን ይነግሩኛል ማውጣቱን check ዜሮ ዘጠኝ አስር አስር ሀያ ሶስት እሺ
ሀያ ስምንት ሀያ አንድ
የመቼው ነበር አንድ ላይ እንዲወጣ ያሉ ትናንት የትላንቱ ማታ ነው order ያደረኩት። አዎ
አዎ የትላንቱ ወጥቶሎታል already ስልክ ጎመኑ ይቀራል እ ጥቅል ጎመን
እሺ እሱን check ላድርግ
አ፣ ከሌሎቹ ጋር ለስራው ከሚመላለሱ አዎ አንድ ላይ ቢመጣ ጥሩ ነው ለእኔ።
እ አዎ already እሱ እንኳን accept ስላልተባለ ነው ማታ ላይ ይሄኛው እንኳን ለነገ ነው የሚሆነው ያው አሁን እኛ accept ማለት ስለማንችል ነው ል- ለዛ ነው
በቃ maybe የሚቻል ከሆነ አንድ ላይ ወደዛ መሄድ እቃ ስላለ ጎመኑ አብሮ ይሄድላት የምትለው አዎ።
ከሆነ ነው።
እስኪ የሚቻል ከሆነ ደውዬ እነግረውታለሁ ካልሆነ ግን ለነገ ነው የሚሆነው በቃ
እሺ እናት እሺ መልካም ቀን እሺ።